ሰላም
እስካሁን ብሩ አልገባም፣ ግን ካፓላ ደግሞ ወደ
ምን ብሎ ነው ዲፖዚት ዲፖዚት አድርገ ነው ዊዝድሮ አድርገ
ይዝገው እ
ይዝገው ዊዝድሮ መቼ ነው?
ማታ ኦኬ ስንት በቴሌ ብር ነው ወይስ በሲቢ ብር ነው?
በቴሌ ብር።
በቴሌ ብር በሳንቲ ማለት ነው። ሳንቲፔ ነው አባ
እ በሳንቲፔ
አዎ እሺ፣ ስልክ ንገረኝ እስኪ።
ሰላሳ እሺ
ሰማንያ አምስት እህ እሺ
ሃምሳ ስድስት ሃምሳ ስድስት
ሰማንያ አምስት ሃምሳ ስድስት እ ዘጠና አምስት ዘጠና አምስት
አዎ ትናንት ነው
አዎ ትናንትና ማታ
ስንት ብር ነበር አባት?
አስር ሺህ እና አምስት መቶ
አምስት መቶ እና አስር ሺህ
አዎ
deposit withdraw ነው ያደረኩት ብለኛል አይደል?
አዎ ይዝገው አስር ሺህ አስር ሺህ እና አምስት መቶ አይደል?
አዎ balanced ነው የሚለው እኛ ጋር ያለው status balanced ነው። የቴሌ ብር ቁጥር ሰማንያ ሶስት ዘጠና ዘጠኝ ነው
ምን ሰማንያ ሶስት ዘጠና ዘጠኝ ሰማንያ ስምንት ዘጠና አንድ መጨረሻው አዎ የቴሌ ብር ቁጥር በቃ ወደ እኔ ቁጥር ገብቷል። እሺ ውድ ነው።
እኔ ጋር አልሰማሁም። በዚህ ቁጥር ነው የደወልኩት።
ቴሌ ብርን check አድርገሃል?
አዎ check አድርጌያለሁ።
okay። ስለዚህ በቃ ለሳንቲቦች እናሳውቅና ነገ ይገባላል። እሺ
እነሱን ደውያለሁ፣ ግን እ፣ እ፣ መልሰናል ነው የሚሉት።
የት ለምን ለማን ነው የደወልከው?
ለ- ወደ
ቴሌ ብር
አዎ፣ ወደ ቴሌ ብር ደውለሃል?
አዎ፣ በቃ ከኛም እ፣ side balanced ነው የሚለው እሱ ወደ ሳንቲፔ እናስተላልፈውና እም፣ የሰማይ ነው ለሳንቲፔዎችን እናስተላልፍልህና ነገ maybe ይገባላል። እሺ ዛሬ ውጭ ስለሆነ ነው።
ነው።
አዎ
እኔ እጠ- እጠብቃለሁ።
እሺ እሺ መልካም ምሽት።